Hello ጤና ይስጥልን ቤት ቤት እሺ፣ ሰላም ነው?
እግዚአብሔር ይመስገን።
ብር withdrawal አድርጌ አልገባም ነበር።
ዛሬ ነው?
አሁን አሁን እሺ፣ በደወልክበት ቁጥር ነው። ስልኩን ልንገርሽ።
እሺ፣ አንድ ጊዜ እሺ፣ ንገረኝ።
ዜሮ ዘጠኝ ሰባ ዘጠኝ
ዜሮ ዘጠኝ ሰባ ዘጠኝ ዘጠና ስምንት ሰባ ዘጠኝ ዘጠና ስምንት ዘጠና አንድ ሰባ ዘጠኝ
ዘጠና አንድ ሰባ ዘጠኝ ስንት ብር ነበር?
ሁለት ሺህ ብር
እሺ፣ አሁን ገብቷል። እሺ ቼክ አድርግ።
እሺ፣ እሺ፣ እሺ።